Hello ሰላም ጤና ይስጥልን። ጎመጁ electronic service
አ ከዊፕላስ Solution ድርጅት ነው የምደውለው።
አ እሺ ዊፕላስ Solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
አ አሁን ላይ አገልግሎት መስጠት ስለጀመረን ኦንላይን ስለሆንን እርስዎም አገልግሎቶትን መስጠት እንዲችሉ ኦንላይን እንዲሆኑ ለመንገር ነበር የምደውለው።
እሺ እሺ እሺ አሁን ስልኬ የእንደዚህ smart ስላልሆነ ነው እ፣ okay እሺ ስማርትፎን ሲሆን አገልግሎቱን አ።
register አድርገው መመዝገብ ይችላሉ ማለት ነው።
አ እሺ አመሰግናለሁ።
እሺ።
መልካም ቀን ይሁንልዎ።
እሺ እሺ እሺ